ጤና ይስጥልኝ ቤት ቤት ቤቴን የምለቀው
በእውነት ካለው ልጠይቅሽ ብለን ነው።
እሺ አንዴ ጠብቀኝ
hello ጤና ይስጥልኝ ቤት ቤት አቤት አቤት ዘጠና ዘጠኝ ሰማንያ ስድስት ሶስት ሰማንያ ሰባት
እ በእውነት ካለው ልጠይቅህ ብለን ነው።
እሺ እሺ ኮዱን ንገረኝ እሺ ዘጠና ዘጠኝ ሰማንያ ስድስት ዘጠና ዘጠኝ ሰማንያ ስድስት እሺ ሶስት ሰማንያ ሰባት ሶስት ሰማንያ ሰባት
እሺ እሺ checking በይ checking በይ ዝም እስቲ cashier ኮዱን ድገምልኝ አባ ዘጠና ዘጠኝ ሰማንያ ስድስት ሶስት እሺ።
ሰማንያ ሰባት ሶስት ነው ሰማንያ ሰባት አዎ።
እሺ በእውነት ሰጥተዋል እሺ አሁን ቼክ አድርገው
ላይ ልግባ?
አዎ አሁን check አድርገው ቦነስ ከፍሏል